hello ጤና ይስጥልኝ ቻፓ።
ጤና ይስጥልን።
ሰላም ጤና ይስጥልኝ። ምን ሰላም ናችሁ? እንዴት ናችሁ? እንትን ነበረ ቻፓ ላይ ወደ ከ እንትን ዶላር እየው ማለት ነው እና የሆነ QR code ጠየቀኝ። ከዛ ዝም ብዬ እንትን አልኩ ሳለገው ወደ ከሁለት ቀን ነው ሶስት ቀን በፊት ማለት ነው አንድ ጊዜ አራት መቶ አንድ ጊዜ አምስት መቶ ቀነሰና ወደ account ሳያስገባው ቀረ ዝም ብሎ በአየር ላይ
እስኪ ዘጠኝ መቶ ዘጠኝ መቶ አንድ ሺ አስራ ስምንት
እ አንድ ሺ አንድ አስራ ስምንት አስራ ስምንት ሰላሳ ሰባት ሰላሳ ሰባት አርባ ስድስት አርባ ስድስት ዜሮ ሰባ ሰባት
ዜሮ አስራ ሰባት no no ዜሮ ሰባ ሰባት
ዜሮ ሰባ ሰባት አዎ ከሁለት ቀን ነው ሶስት ቀን በፊት ነው አንድ ጊዜ አራት መቶ አንድ ጊዜ አምስት መቶ ዝም ብሎ በአየር ላይ ወይ account ቁጥር እንትን አላለም ሲቀንሰው ዝም ብሎ ቀነሰና withdrawal ስለው ዝ- ዝም ብሎ ባላይ ቀረ ዝም ብሎ በአየር ላይ ቀረ
ከ betting wallet ዎ ግን ተቆርጦበታል አይደል?
አዎ withdraw ስለው ቀነሰውና እዛ በኋላ ወደ account ሳይል ገ- ሳይ- እንትን ሳይል ቀረ አየር ላይ ማለት ነው አንድ አራት መቶ አንድ አምስት መቶ